Hello.
ሄሎ
ጤና ይስጥልኝ።
እግዚአብሔር ይመስገን። ምን ልታዘዝ?
እንትና ስንት መጃ እንዳለኝ ማወቅ እችላለሁ?
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላል መረጃ እንዲመጣሉ።
እሺ
ሰባ ቁጥር ተጭኖ አማርኛ አድርጉ።
እ?
ሰባ ቁጥር ተጭኖ አማርኛ አድርጉ።
ምናምን ነው አማርኛው ማለት
ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስና እድሉን ይሞክሩ የሚል
እሺ
ጥያቄና መልስ በኮይን የእድል ጨዋታ በትኬት ይጠቀሙ።
እሺ
እሺ